இல்லை ஒரு ஒரு ஒரு ஆள் வேணும் ஒரு ஆள் நிற்கணும் ሄሎ ጤና ይስጥልኝ። ደስ ስምንት መቶ ብር ነበር ባኮን በቂ አድርጎ ነው።
አዎ ሶስት መቶ ገባ አምስት መቶ ቀረ ትደዋወል አልኩትና አልገባም እስካሁን መስመር ላይ ጠብቀኝ።
እ? نوضح النية تكرنا مع الصلاة
ሄሎ
ሄሎ እሺ፣ ጤና ይስጥልኝ። እሺ፣ ምን እናድርግ?
ሄሎ
አይሰማም? ምን እናድርግ? እሺ፣
አምስት መቶ ብር አልጋ- አልገባም ሶስት መቶ ገባ ውትደዋወል አልኩትና መቼ ነው መቼ ነው?
ከትናንትና ወዲህ ማለት ነው እሺ፣ የቤስት ቤት ቁጥር ንገረኝ። ዜሮ ዘጠኝ ይሄ ቁጥር ነው ማየት አልችልም። ንገረኝ። እሺ፣ ይመጣል ንገረኝ ስልክ ቁጥሩን የቤስት ቤት
ይሄ ቁጥር አስር ይባላል። ይሄኛው ማየት ስለማልችል ነው። ንገረኝ፣ ቁጥሩን ንገረኝ።
hello
አይሰማም?
ይሰማል ምን አልክ የቤስት ቤት ቁጥርህን ንገረኝ።
አስር እሺ፣
አርባ ስምንት እሺ፣
ስልሳ ሰባት እሺ።
አስራ አንድ
ከትናንት ወዲያ ነው ትናንት ነው።
ትናንት ወዲህ ነው ሶስት መቶ ብር ገባ አምስት መቶ ብር ቀረ
ከትናንት ወዲያ ማለት በአስራ ስድስት ነው
እ?
በአስራ ስድስት
አዎ በአስራ ስድስት ነው ማታ ነበረ hello
hello
እ?
ያዥ
እ?
አምስት መቶ ብር ነው ያልገባው።
አዎ አልገባም
አስራ ስድስት ያልገባ አምስት መቶ የለም። እሺ ወደ ቤስት ቤት account የተመለሰ ነው ያለው። check አድርገው። እሺ
የተመለሰ ነው አዎ፣ ወደ ቤስት ቤት account check አድርገው።
እሺ